hello ጤና ይስጥልኝ።
አዎ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ ሰላም።
ሰላም፣ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው እና እስካሁን order አድርገው ያው service ኣችንን እንዴት አዩት? ቅር ያሉት ነገር ካለ
አይ ቆንጆ ነው።
ተመችቶታል?
አዎ ተመችቶናል። ግን ምናልባት application ኡ ላይ group ኡ ላይ ሰው list ሲያደርግ ማንኛውም ሰው join ማድረግ ይችልና እሱን ቢያንስ የ group ኡን leader approve እንዲያደርግ ቢጠይቅ። ምክንያቱም አሁን ለምሳሌ እኛ አምስት ሆነ ስድስተኛ ሰው ማናውቀው ሰው join አድርጎብን ነበረ okay እና እንደዚህ አይነት issue እንዳይፈጠር ቢያንስ ልክ ያ ሰው request ሲያደርግ join ለማድረግ approve ሲያደርግ ድረስ ቢጠብቅ okay የ group admin cancel ማድረግ ቢችል ነው አይደለ? order ቢችል፣ ሳያደርግ join ሳያደርግ በፊት እሱ አሁን እንደዛ ቢሆን more control ይሰጣል ብዬ አስባለሁ።
እሺ።
ሰው አይተዋወቅ አንድ ላይ እንዳይሆን አዎ ልክ ኖት። እሺ እሺ፣ እሱንም እናስተካክላለን። ሌላ አስተያየት አሉት?
ሌላ የለም። በጣም ቆንጆ ነው። ተመችቶናል።
እሺ እሺ፣ ስለተጠቀሙ እናመሰግናለን። መልካም ምሽት።
thank you።
እሺ።
መልካም